hello, hello hello ሰላም ነው? እንዴት ነህ ገባህ?
ሰላም ነው አለን እግዚአብሔር ይመስገን። ይቅርታ ቅድም ደውለልን ነበረ ሰላሳ ሺህ ብር ዝሏል አድርገን እ
ቅድም በቻት ነው እ ቻት ላይ ያወራን ነበር። ይቅርታ ቅድም አዎ በቻት ነው።
ከቤት ቤት ነው የምደውልልህ አውቀዋለሁ።
ምን ምን ከቤት ቤት ነው የምደውልልህ።
አዎ ገባኝ ደርሶኛል ችግሩ ተፈቷል ዳ- እ ቴሌብር ላይ ገብቷል።
ቴሌ ብር ላይ ገብቷል አዎ እም፣ እሺ እሺ አባትሽ thank you እሺ አመሰግናለሁ